ማሬ
አቤት ከቅድም ጀምሬ እስካሁን እያልኩ ነው ያለ mobile banking እንዲሁ ላይ እየለፋ ነው
እንዲ አለ አ አልደከም እያለ ነው።
እና ምንድን ነው ጨርም ሌላ ሰው እ
ምንድን ነው የሚሻለው ታዲያ?
እንደ ዛሬ ያልሽኝ እንጂ ስማ ነገማ ግዴታ አካውንቴን ይዤ ይዤ እንትን book ኤን ይዤ ወይ አበዛ አስተላልፋለሁ። አዎ
እስኪ ወይ ደውዬ እጠይቀዋለሁ።
ግዴታ ነው አልሽኝ ዛሬ። እኔ እኮ እስካሁን ድረስ እየሞከርኩ ነው። አንቺ ደግሞ እየደወልሽ ነበር።
እሱማ እየጠበቀኝ ነበር። አዎ
ምንድን ነው ዛሬ በስሪ አውልቅ አንገት አለ እኮ ማን ነው? ወንድምሽ ነው? አጎቴ ነው ያልሽው?
አዎ
አዎ በቃ እስካሁን ድረስ አልመጣልኝ።
በቃ ማታ ደግሞ ትሞክራለህ።
ኧረ እስካሁን እየሞከረ እንኳን ደግሞ ሌላም ሰው- ሰው ነበረ የሚላክልኝ አለኝ እንጂ የተበደርኩት ትናንትና እሱ ራሱ ይገባል።
እሺ።
ምን ቤቢ መጥቷል?
አልሄደም ሲጀመር
ምን ነው አለ
ምን ይሰራል? ሄድ እሱ ይቅርብበት።
እንዴ? ምንም ቢሆን እኮ ብር እየከፈልኩ ነው ወይ ብሩ ይቅራ እንዴ?
አልሄደም
እም፣ አ? ብር ዝም ብሎ ይከፈላል። ቢያንስ የፊደል ቁጠራ ይሄድና
አይ ዛሬ እኮ የእንትን በዓል ነው።
ማህበር አለ ባህል እንደዚህ ብሔር ብሔረሰቦች።
የቤት አዎ
እሺ በቃ
ተው።
እሺ።